hello ጤና ይስጥልኝ።
አብሮ ይስጥልን።
እ standup comedy ለማየት ትናንትና ደውለን reserve አድርገን ነበር ትኬት። አሁን ደግሞ on the way ነን እየመጣን ነው ለማለት ነበር።
እሺ ይቻላል።
yeah VIP ነው save ያደረግነው እናንተ ጋር ደውለን እየመጣን ኢንተርኮንቲኔንታል ነው።
መጣት ይችላሉ። ከፍለው yeah እሺ no አሁን at the door ነው የምንከፍለው ተባብለን።
እሺ በማስተባበር ይቻላል ይቻላል።
yeah ስንደርስ ስም ነው የምንነግረው አይደል?
ይግቡ። ሰዎችም እየገቡ ነው። መግባት ይችላሉ።
alright እሺ እሺ thank you bye bye እሺ እናመሰግናለን። wow wow